നീലോ ሄሎ ቢሮ ነው የምደውል እንዳይሰማ።
ይሰማል ይሰማል እሺ፣ አልታዘዘም ከሚስተር ኮፊ እስካሁን።
ያ አልታዘዝኩም እኔ እስካሁን አለ ልጁ እሺ፣ አገናኘኝ። እሺ፣ ናንካ አባ አንዴ
ሄሎ፣ ጤና ይስጥልኝ።
አብሮሽ ስለ ከቢዩ ነበረ እሺ በመቶ ሶስት ሰባ ሰባት ሰላሳ ስላዘዛችሁ አዎ እኔ የታዘዝኩት እኔ ነኝ የገባሁት። ያው ጾም ስለሆነ ሰው ብዙ አይገባም። የታዘዝኩት ወር የለም። ሌላ ቦታ ከሆነ ምናልባት
ሚስተር ኮፊ ፕላስ ነው አይ የእናንተ ቤቱ አ አ እዛ ሆነ አልተዛችሁም?
አሁን ታዘዝ እሺ፣ ኦርደር አልደረኩም፣ ግን እየሰ- እየ- አደርስለታለሁ በአምስት ደቂቃ ውስጥ።
አይ እ፣ check ለማድረግ ብቻ ነው የደወልኩት እያዘዝኩ አይደለም።
እሺ።
የእኔ ሰው መልሼ እደውላለሁ። እሺ፣ መልሼ እደውልልሃለሁ።
hello
መልሼ እደውልልሃለሁ።
እሺ፣ እሺ።